ዓለም የሕይወቴ ጣፋጭ ቃና አትጥፊ ካጠገቤ ኑሪ የኔ ሁኚና እኔስ በአንቺ ተማርኪያለሁ ሁለ ነገር ለአንቺ ይኸው ሰጥቻለሁ። ኦይ አሃ አሄ አሃ አለሜ ያለሜ እጣ ፈንታዬ ናት የዕድሌ ስጦታ መታከሚያዬ ናት ለያዘኝ በሽታ መድኃኒቴ ብዬ እኔን መርጫለሁ ዓለም የሆነ ሁሉ ነዋለሁ ዓለም የሌለታሳምን ለኔ ደሰተኝ ቃና ትኖራለች ከቤቴ ድፍቀት እኮ ናትና ደስታ ሰጥታኛለች። ዓለም የሕይወቴ ጣፋጭ ቃና አትጥፊ ካጠገቤ ኑሪ የሚሆንና እኔስ በአንቺ ተማርኪያለሁ ሁለ ነገር ለአንቺ ይኸው ሰጥቻለሁ።